hello ጤና ይስጥልኝ ዲኤምሲቲ
እጹብ ድንቅ ልጅ ለመጠቆም ነበር።
እሺ የስንት አመት ልጅ?
የአራት አመት
እሺ እሺ ሙሉ ስሙና የቤተሰቦች ስልክ ቁጥር አሉት?
አዎ
ምኖት ነው ለእርሶ?
የአክስቴ ልጅ
እሺ ስሙን ይንገሩኝ እሺ?
ኖህ ያለው
ኖህ ኖህ ያለው አዎ
እሺ አራት አመቱ ነው ያሉኝ?
አዎ
እሺ የት ነው አድራሻው?
አየር ጤና
እሺ የቤተሰቦቹን ስልክ ቁጥር ይንገሩኝ እሺ?
ዜሮ ዘጠኝ አስራ አንድ
እሺ ዜሮ ዘጠኝ አስራ አንድ ሰባ አራት ሰባ አራት
ሰላሳ ዘጠኝ ሰላሳ ዘጠኝ አስራ አንድ
አስራ አንድ ሰባ አራት ሰላሳ ዘጠኝ አስራ አንድ ነው።
አዎ
እሺ የእርሶን ስም ማን ልበል?
ማርካን
ማን?
ማርካን ይርጋለም
ማርካን ይር ይርጋለም አዎ
እሺ ስልክ ቁጥር ይንገሩኝ የእርሶን? ዜሮ ዘጠኝ አስራ ሶስት
አስራ ሶስት አርባ አራት
እሺ
ሰማንያ ዘጠኝ
እሺ ሰማንያ ስድስት
እሺ እሺ እናመሰግናለን እንደውልልዎታለን።
እሺ እሺ መልካም ቀን